በል ጠላቴ ፈቀቅ ልራመድ መንገዴን ለቀቅ የሐሰት ካባህን ወለቅ ልቤ መጨከኑን እወቅ ላልሰማ አትድከም ይቅረብ ስራ አለብኝ እኔ ልንገር አግበስብሶ ይህን ያንን የእኔ ጆሮ እንዲህ አይሰማ ለሐሜት ወሬ ጊዜ የለኝም መዳኔ እንጂ ሌላው አይገርመኝም ያልቻልኩትን ኢየሱስ ችለው ስራዬን ሁሉ እርሱ ሰርቶ ባዶ ማድጋዬ ዘይት ሞልቶ አይቻለውኝ ታምር ሰርቶ ያልቻልኩትን ኢየሱስ ችሎ ስራዬን ሁሉ እርሱ ሰርቶ ባዶ ማድጋዬ ዘይት ሞልቶ አይቻለውኝ ታምር ሰርቶ
ኃይልን በሚሰጠኝ በኢየሱስ ሁሉን እችላለሁ።
ስትነካካኝ ይብስብኛል አምልኮህን ጨምር ይለኛል ጨምር ይለኛል መንፈስ ቅዱስ ያነቃቃኛል። ታዲያ ልቤ እንዴት ይከፋዋል? ዞር በል ጠላቴ ፈቀቅ፣ ልራመድ መንገዴን ለቀቅ፣ የሐሰት ካባህን ወለቅ ልቤ መጨከኑን እወቅ ላልሰማ አትድከም ይቅረብ ስራ አለብኝ እኔ ልንገር ከአንተ ጋራ እየተጋፋው እንዳላረፍድ ተመክሬአለሁ።
ኢየሱሴ ከተዋጋልኝ በቃ እኔ ማረፍ አለብኝ። ያልቻልኩትን ኢየሱስ ችሎ ስራዬን ሁሉ እርሱ ሰርቶ ባዶ ማድጋዬ ዘይት ሞልቶ አይቻለውኝ ታምር ሰርቶ ያልቻልኩትን ኢየሱስ ችሎ ስራዬን ሁሉ እርሱ ሰርቶ ባዶ ማድጋዬ ዘይት ሞልቶ አይቻለውኝ ታምር ሰርቶ
ተስፋ ቁረ ጠላቴ ሆይ እኔ የእግዚአብሔር ነኝ።
እግዚአብሔር ሁሉን ቻይ ነው። ኢየሱስ ኤልሻዳይ ነው። ሰው ማይችለውን ይችለዋል። ተራራውን ሜዳ ያደርገዋል። ሰው ማይችለውን ይችለዋል። ተራራውን ሜዳ ያደርገዋል።
እግዚአብሔር ሁሉን ቻይ ነው።